ሄሎ ሄሎ ታሺ እንዴት ነህ?
አለን ሰላም ነው?
እሺ ሲምፕል ሰጡ?
ኧረ አልደረሰም።
እሺ አቅርብልኝ።
እሺ
ሄሎ
ሄሎ ጤና ሄሎ።
ይስጥልኝ። ሲምፕል አቤት።
ቦሌ ነው?
ሄሎ ሄሎ እሺ ሲምፕል ቦሌ ነው አይደል?
አ እሺ በ order ነበር መቶ ሶስት ስልሳ አራት ሀያ ሁለት የተቀበላችሁት order ምን ያህል ሄሎ።
ይቆያል?
ሄሎ።
በ order ነበር ወይ አይሰማም?
እንዴት ሄሎ ወይ አይሰማም? ሄሎ ሄሎ ሄሎ እ?
ሄሎ አቤት አቤት እሺ በ order ነበር መቶ ሶስት ስልሳ አራት ሀያ ሁለት የተቀበላችሁት order ምን ያህል ይቆያል?
አዎ ተቀብለናል እና ትንሽ ስጋው እየተዘጋ ስለሆነ ነው chicken አለ
አይ ምን ያህል ይቆያል ከዚህ በኋላ normal burger?
ከዚህ በኋላ ቢያንስ አንድ ሀያ ደቂቃ አይ አዲስ እኮ አይደለም የምልህ ገባኝ ገባኝ አዎ።
ስልሳ አራት ሀያ ሁለት እየተከታተለን ነው እዚህ ጋር እየተከታተለን ነው እኛም
ሀያ ደቂቃ ከዚህ በኋላ
በዛ
በቃ cancel ይሆንሽ ይቆይብናል።
ምኑን እ፣ እንትኑን የስጋውን normal burger ኡና አዎ
እሺ፣ በጣም ጠቅም እያዘጋጀ እሺ cancel ይሁን እሺ፣ እንዳትሰጡት ለ driver።
እሺ እሺ በቃ cancel አደረግነው
ሄሎ
ሌላ ወይ እ?
ጥለህ ውጣ እሺ። በቃ ሀያ ደቂቃ አሉ ሀያ ደቂቃ ስላሉ ከዚህ በኋላ ጥለህ ውጣ።
እሺ ከስተመሩ ልጠይቁ እንዴ ወይ ነው ዝም ብዬ ይሉታል?
አይ ጥለህ ውጣ።
እሺ